እሱን ጠዋት ነው ያነበብኩት ላንብበው ከስሼ ላከው hello ወይ እ ምህረት ወይ እንትን ወደ እንት- ወደ ቴሌ ብሩ ነው አይደለ ዊዝዶ ያደረገውስ አሁን የላክሽልን ቁጥር አዎ
እ በቃ እሺ ኮ- እንትን አድርጌለታል ላ- confirm ላድርግለት አይደል እንዲገባለት አዎ እኮ የፈለገው እም- ምንም አየር ላይ ነው ከ account ኤም ከምኔም ወጥቷል አዎ።
እያለ ያለው ያው አሁን ገብቶለታል እሺ ቴሌ ብር አካውንት ላይ እሺ እሺ እሺ